hello ጤና ይስጥልኝ።
hello ሰላም ነው?
ጤና ይስጥልኝ።
አብሮ ይስጥልን። እንትን የሚል አይቼ ነው አየር ላይ አክሲዮን ምናምን መግዛት ይችላሉ ምናምን አልተሳሳትኩ፣ እንደዛ የሚል አይቻለሁ።
አዎ ልክ ነው። አልተሳሳቱ።
እና መን- መነሻ ስንት ብር ነው?
እ፣ የአንዱ አክሲዮን ዋጋ
እ፣ አምስት መቶ ብር ነው። ዝቅተኛ መግዛት የሚችሉት ደግሞ የሀያ ሺህ ብር አክሲዮን ነው።
የት በምን ነው ማግኘት የምችለው?
የት አካባቢ ነው እርሶ?
እኔ ባህር ዳር ነኝ።
እ፣ መግዛት የሚፈልጉ ከሆነ ስልኮትን ለሽያጭ ሰራተኞቻችን እ፣ እልክሎትና እ፣ እልክላቸዋል። ከዛ እሺ።
ከሚስቱ ጋር ይነጋገራሉ።
እሺ በቃ ይህ ስልክ ነው የኔ።
ስሞትም አልበል
የሻምበል ሻምበል።
አ ማስታወቂያችንን ከምን ሰምተው ነው?
እ፣ በሚዲያ ነው የሰማሁት።
ቲቪ፣ ሬዲዮ።
አ ቲቪ ላይ ቲቪ ላይ okay እሺ፣ ይደውልሎታል ይደውልሎታል።
ግን መረጃ ሙሉ መረጃም ይሰጡኛል አብረው አዎ አይደል? እነሱ ሙሉ ሙሉ መረጃ ይሰጣቸዋል።
በቃ እሺ፣ ይህ ስልክ ነው እሺ፣ ስጣቸው እሺ እሺ።
እሺ።